Lynn, Washington.
Hello?
Hello.
Hello, hello.
Yes.
Huh? Huh?
ሄሎ ሄሎ ሄሎ።
አቤት ይሰማል።
አይ እኛ እኮ አሁን አማርኛ አይችልም የኦሮምኛ ይነገሩ።
እ?
አማርኛ አይችልም የኦሮምኛ ይነገሩ።
ምን ፈልጋችሁ ነው?
እኮ ሂሳብ ይርገው ወይቱ ላይ ቀነሱ ማየም ማል ይላል።
ይቅርታ፣ ምንድን ነበር የፈለጋችሁት?
እ የሂሳቡ አስተካክሉ እንጂ
የምን ሂሳብ?
የእነሱ እኮ ባንክ ቤት ነው ምንድን እናንተ ይሄ ሆስፒታል ነው የደወልከው?
እ እ ሆስፒታል?
እ ሆስፒታል ነው አዎ፣ ሆስፒታል ነው የደወላችሁት።
아, 와, S, S 모델은